ተገናኘ ባገር ተሰማ ባርባራ አለኝ እኔንማ ተብረቀረቀ ምነው ጉልበቴ እንጃልኛ መሰንበቴ አጉረመረመት የሰማይ ሰዓት መጪ ሊትል ነው ወይ እንደናፈቁሽ እንደጓጓሁ እነው መናብ አልቀረሁ ተነሳሁኝ ብለሽ አገሬ ልጅ መንገድ ጀምረሽ ሰማዩም ጠቆረ አገሬ ልጅ መሸሳ ላይሽ ፈራሁኝ በብርቱ የአገሬ ልጅ ወደም ባርባር አለ ከመንገድ ላይ ክፉ የአገሬ ልጅ ገጠመሽ መሰለኝ ተይተይ አረግዬ ነይ ነይ አረግዬ ነይ ነይ ባዶን እንዳልቀር አንቺን አገኝ ብዬ ምነው በይ በይ ባልቆበት ድሪው ተሽከርካሪና በቅቡ ቀሚስ እንክው በይና አመል ማሎዬ ነየኔ ዝና አመል ማሎዬ ነየኔ ዝና ተገናኘ ባገር ተሰማ ባርባራ አለኝ እኔንማ ተብረከረከ ነው ጉልበቴ እንጃልኛ መሰንበቴ አጉረመረመት የሰማይ ሰዓት መጪ ሊትል ነው ወይ እንደናፈኩሽ እንደጓጓሁ ምነው መናብ አልቀረሁ ማጣሁ የአገሬ ልጅ ወንዙን የሚሻገር ያልሽውን ሰምቼ የአገሬ ልጅ ቁርጤን አውቀው ነበር። ልምጣ ልፈልግሽ አገሬ ልጅ ልጓዝ አንቺን ብዬ ሳላይሽ አልከርምም የአገሬ ልጅ ንቴ እንደምን ችዬ ገዳይ ነሽ ይሉኛል እንዳይ ሞት በፍቅርሽ ተይዘይ ተሰማ ባርባራ አለኝ እኔንማ ተብረከረከ ምነው ጉልበቴ እንጃልኛ መሰንበቴ አጉረመረመት የሰማይ ሰዓት መጪ ሊትል ነው ወይ እንደናፈኩሽ እንደጓጓሁ ምነው መናብ አልቀረሁ ሾር ባላሉኝ አገሬ ልጅ ብረት ያነገተ የጓራው ምሰሶ የአገሬ ልጅን እንዴት ባንቺ ሞተ ስንት የተወራለት የአገሬ ልጅን አጡ የተባለ ምርኮኛሽ ሆናሉ የአገሬ ልጅ ቀበርሽ ላይ ዋለ ተይተይ አረግዬ ነይ ነይ አረግዬ ነይ ባዶ ባልቦ በድሪብ ተሽከርካሪና በግል